በሰዎች ነገር በሰዎች ነገር እንጸብጠኝ መናገር መናገር ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር እንጸብጠኝ መናገር መናገር ያልተሰጠኝን የሰውን ስራ የሰዎቹን ስራ አለሁ አውቃለሁ ብዬ ሳውራ ሁልጊዜ ሳውራ የሚያስደንቅ ነው ለሰሚው ግራ ለሰሚው ነው ግራ ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር ምን ጻቅብጦኝ መናገር መናገር ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር ምን ጻቅብጦኝ መናገር መናገር አስቸጋሪ ነው ይህ